ጥምን ቤት ቤት
ሰላም ነው። ትኬት ለማስለቀቅ ነበር።
እሺ ንገረኝ።
አስራ አንድ
አስራ አንድ ሰባ ስምንት ሀያ ስምንት ሰባ ሰባ ስምንት ነው።
እሺ
ሰባ ሰላሳ ሁለት እህ
ዘጠና አምስት
ሰባ ስምንት ሰ- ነው ያልከኝ አይደል? ሰባ ስምንት ሰላሳ ሁለት
አዎ ዘጠና አምስት
ይቅርታ አንዴ በድጋሚ ትነግረኛለህ?
አስራ አንድ እሺ ሰባ ስምንት እሺ ሰላሳ ሁለት እህ ዘጠና አምስት
ቁጥሩ ትክክል ነው ግን እየመጣልኝ አይደለም እዚህ ላይ
ሌላ ስልስ
እህ እህ።
ሁለት የቆረብ ሁለቱም አንድ ላይ ነው። አስራ አንድ ቤት እንደገና ሌላ እሺ
ሰባ ስምንት አሁንም እሺ ሰላሳ ሁለት ስልሳ ሁለት
አስራ አንድ ሰባ ስምንት
ሰላሳ ሁለት ስልሳ ሰላሳ ሁለት ሁለት ስልሳ ሁለት አዎ።
ሰባ ስምንት ሰላሳ ስልሳ ሁለት ስልሳ ሁለት ስልሳ ሶስት ነው ያደረግሽው ብቻ አስራ አንድ
አስራ አንድ ሰባ ስምንት አዎ። ሰላሳ ሁለት አስራ አንድ ሰባ ስምንት ሰላሳ ሁለት ስልሳ ሁለት ሰላሳ ሁለት ስልሳ ስምንት ስልሳ ሁለት ይቅርታ እሺ አንድ ጊዜ አባ እያመጣልኝ ስላለ ነው አንዴ አስራ አንድ ሰባ ስምንት አስራ አንድ ሰባ ስምንት ሰላሳ ሁለት ስልሳ ሁለት
የደር- የደረሰ መጣ እሺ አባ ይሄ ልውስጥ ነው እሺ እና የዛሬ ጨዋታዎች አሉት እሺ ስለደወልክ እናመሰግናለን መልካም ቀን እሺ ይቅርታ ስለቆየሁብክ እሺ